ሄሎ ሄሎ ሰላም።
ሰላም እሺ።
አቤት ነኝ። አቤት ከችፕችፕ ነበር ምደውልሎት።
እሺ።
ይቅርታ ፓስታ order አድርገው ነበር ትናንት የሚመጣ አዎ አዎ ነበረ።
አዎ እ ትናንት መቀበል አልቻሉም ነበር።
አይ እሱ ብቻ ከሆነ የምታመጡት ሌላ እቃ ስለታዘዘ አንድ ላይ አምጡት ብዬ ነው እንጂ እንኳን አዎ እ ቅዳሜና እሑድ የሞሉበት location መቀበል ይችላሉ እንዴ? ሁሌ
እ አራብሳ የሚለው አይደል?
እ አዎ አይ አዎ።
አያት አያት አያት ነው እንደሚለው አራብሳ ነበረ። ኧረ check አድርጌ ድጋሜ አ- አያት እንኳን የሚል አልነበረም።
ቦሌ አራብሳ ነዎት?
አዎ አዎ አዎ ቦሌ አራብሳ ነው።
እሺ ይሄንን ለነገ እንዲመጣ ላደርግሎት ነው ፓስታ አዎ ነገ እ ነገ እንትኑ ብርቱካኑ ጋር አንድ ላይ እንዲመጣ በቃ ነገ አለሁኝ ይምጣ። እቤት ነኝ OK።
እቀበላለሁ።
ፓስታው አጠቃላይ ስንት ነው? አምስት ነው።
አምስት ነው። አዎ።
በቃ እሺ፣ ነገ ቦሌ አራብሳ ይመጣልዎታል። driver ሲደውል ያንሱላቸው።
እሺ አነሳለሁ።
እሺ፣ እሺ፣ መልካም ቀን። እሺ።
ላንቺም እሺ መልካም